Good afternoon Capital Spa Ella speaking።
ሰላም ሰላም፣ እንዴት ነሽ?
ሰላም እንዴት አለ?
አለነው። ደውላችሁ ነበር? ይቅርታ።
ሱራፌል አደል?
አዎ ነኝ ነኝ። ደውል ስለቀደማችሁ እሺ
ሰዓቱን ትንሽ ገፋ ማድረግ ይቻላል? መንገድ በጣም እንትን ብሏል። የሚገርምሽ crowded ነው።
አዎ አዎ።
ስለዚህ ታ- ስንት ሰዓት ላድርግለው? ተኩል ላይ ለአንድ መሆን ሰዓት ይችላል?
ለአንድ ሰዓት አንድ አንድ ሰዓት ላይ ላይ አዎ።
እም፣ እሺ ቆይ check ላድርግ። እሺ ጠብቅ።
እሺ ልጠብቅ። እሺ
አ- አንድ ሰዓት ነው አይደል የፈለጉት? አንድ ሰዓት አዎ እንዲሆን አዎ አዎ።
በቃ እሺ፣ አንድ ሰዓት አድርጌ ይሎታል።
መልካም አመሰግናለሁ። እሺ እሺ